ሄሎ ሄሎ፣
ሰላም፣ እንዴት አደሩ?
ደህና አደራችሁ?
እግዚአብሔር ይመስገን።
ወይኔ ስልክ አታነሱ፣ ምን ሆናችሁ ነው?
ይቅርታ ኔትወርክ ጠፍቶ ስለነበረ በኔትወርክ በስልክ በኢንተርኔት ነበር የሚሰራው። ከይቅርታ ጋር በጣም ይቅርታ፣
አ፣ ብዙ ጊዜ ደወልኩ። በጣም በጣም ይቅርታ። የጌታ
እሺ፣ እሺ። እንትን ወጌሻ ጋር መክፈል ፈልጌ ነበረ።
እሺ፣ ይቻላል። ተመዝግቧል ከዛሬ በፊት
እ፣ አይ በደንብ እንትን አልተባለም። እስቲ በይ አንቺ እንትን በይው አሁን
መዝግቦት። እሺ፣ መዝግቤ
ስም አለበት አስታው
የአባትም አታስፋው አስ- ጓንጉል
ምናምን ይቅርታ ጓንጉል ጓንጉል
hello ስልክ ቁጥር ንገሩኝ።
እ፣ እ፣ አስራ ሁለት ዜሮ ዘጠኝ አስራ ሁለት ዜሮ አምስት
ዜሮ አምስት ሰባ ስድስት ዜሮ ሶስት
ሰባ ስድስት ዜሮ ሶስት
ዜሮ ሶስት አድራሻ ይሆናል።
አ- አዳማ
ማስታወቂያ ምን ላይ ነው ያዩት?
እ፣ እ፣ ማስታወቂያችን ምን ላይ ነው ያዩት? ትምህርት እንደምንሰጥ ላይ ነው ያወቁት።
እ፣ አይ እ፣ ራሱ ሸቱም ሲሰጥ አይቻለሁኝ። እንደገና ያው በዩቲዩብ ማ እ ምን ላይ ምን ላይ
እ፣ ምን ላይ ማነው ስሙ ተከላ ላይም ሲሰጥ አይቼዋለሁ።
እሺ፣ በኦንላይን ነው በአካል ነው የምማሩት?
እ፣ online online hello